ሀሎ ሄሎ፣ ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን ወይዘሮ ሂሩት ነኝ። አዎ ከ STEM for Kids ነበር የምደውልልሽ።
እ STEM STEM for Kids እሺ እንዴት ነህ? ሰላም ነው እግዚአብሔር ይመስገን።
አለን። እግዚአብሔር ይመስገን። እ ሄራን የ summer camp class ወስዳ ነበር አይደለ?
አዎ
እንዴት ነበር ቆይታዋ?
ቆይታዋ በጣም አሪፍ ነበረ።
Okay ወዳችሁታል?
አዎ አዎ
እሺ በጣም አሪፍ። ስለዚህ እ October five ላይ የሚጀምር የ weekend class ይኖረናል።
እሺ
የመቀጠል ፕላኑ ካላችሁ placement እንዲይዝልሽ ነበረ።
እሺ አለን። እሺማ እሺ placement ይይዝልዎታለሁ።
እሺ እሺ።
እሺ መልካም ቀን።
የት እዛው አያት ነው የምንመንት ሰሚት ነው አያት ሰሚት።
ሰሚት አዎ ሰሚት የተባበሩት
እሺ እሺ እሺ በሚቀርቧችሁ ጋር ማድረግ ይቻላል። የት ሰፈር ናችሁ እናንተ?
እኛ ባልደራስ ነን።
okay እኛ ሶስት center ነው ያለን እ ብስራተ ገብርኤል አዶት ጋር እ okay።
ሰሚት የተባበሩት እና ቦሌ
በቃ የነበረው ቦሌ አይ፣ ያማ ትምህርት ቤት ነው።
okay ቦሌ ምኑ ጋር
እ ሁለት ቦታ ነው ያለን። እስኪ እሱን check አድርጌ እ መልሼ እደውልልሻለሁ።
እሺ እሺማ እሺ አመሰግናለሁ። መልካም ቀን።
እሺ እሺ አሜን።